ተለያይተን ይመቻለሁ ሀሳብ ተለያይተን የተወሻሽተን ይሆናለሁ የተወሻሽተን ተው ተው ተው መለያየት ይሻላል ተው ተው ተው መለያየት ይሻላል ያንተም ሆዴ ጨክን የኔም አንጀት ይርሳ ይማራል ካለፈው ወድቆ የተነሳ የሌም ልቤ ደንን ያንተም ይፍረስ ተስፋ መነሳቱ አይቀርም ወትሮም የተገፋ እትት እትት እትት እትት እትት በቃ በቃ ፍቅር እትት ገሬትም አለፈ እትት ወትሮ ምትሄዳል እትትን እሳት ታቅመ ሀሳብ ተለያይተን ይመቻለሁ ሀሳብ ተለያይተን የተወሻሽተን ይሆናለሁ የተወሻሽተን ተው ተው ተው መለያየት ይሻላል ተው ተው ተው መለያየት ይሻላል ከአንጀት መቼ ይወጣል የዘራኸኝ በደል ያ ሁሉ ድካሜ ጨምረኸው ገደል ጥለኸው ያለፍከው የፍቅር ጠባሳ እንደቀረ ይቅር ጭራሽ አይነሳ እትት እትት እትት እትት እትት ምን አይነት ወቅት ነው እትት ከአንጀት የማይወጣ እትት የሸኘሁት ክረት እትት ቤቱ መጣ ሀሳብ ተለያይተን ይመቻለሁ ሀሳብ ተለያይተን የተወሻሽተን ይሆናለሁ የተወሻሽተን ተው ተው ተው መለያየት ይሻላል ተው ተው ተው መለያየት ይሻላል በበደላችሁ ሜ በቅጣት አለንጋ የቆሰለው ክንዴ ላንተን ሊዘርጋ ግሩበት ዘጋው ፍቅርን ከዚህ ቀደም ክፉ ነገር ከሆድ መቼ ይወጣል ከደም እትት እትት እትት እትት እትትን አትፈታትነን እትትን አትፍረት አልደርስም እትትን አረረም መረረም እትትን እኔ ለኔ አላ